ሄሎ ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
ደህና ነን። ይቆራረጣል ስልክሽ
ምን አለኝ?
እኮ ስልክሽ ይቆራረጣል። እንትን ነበር ፍሪጅ ምናምን ትሰራላችሁ እንዴ?
አዎ ባለሙያዎች አሉን።
አላችሁ?
አዎ እንዴት ነው የሆነ ፍሪጅ ተበላሽቶብን ነበር። እንዴት ነው ማግኘት የምንችለው?
እሺ እ የእርሶን መረጃ ይንገሩኝና እርሶ አቅራቢያ ቅርብ የሆነ ባለሙያ ልክሎት አለ ወይ? ማን ልበል አዎ።
ሁሉ ስም
እ እመቤት እመቤት አንበሴ ማን አለኝ? ይቅርታ እመቤት እመቤት አንበሴ
እመቤት አንበሴ አንበሴ።
አዎ።
እሺ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አይ ተጠቅመናል።
እሺ ስለ ስለ ጉዳይ ከየት ሰሙ?
እኔ እንጃ እሷ ነች የነገረችኝ። እንደዚህ እንደዚህ የሚባል ሚዲያ ላይ ሰምቼ ነው አለች።
okay እ ማለት እርሶ ነት መረጃውን እንትን የሚሉት የሚከታተሉት ወይስ እርሶ ነው? እሷ ናት እመቤት ናት።
አይ እሷ ቤት ስለምትውል ነው። አሁን የፍሪጅ ጉዳይ ስለሆነ እሷ እንትን ታደርጋለች ብዬ ነው።
በቃ አዎ።
እሺ። እ ጉዳዩን ስራና ሰራተኛ የሚያገናኝ አገልግሎት ነው። ለቤት